ጄስ ነው።
ቢጄስ አዎ።
እሺ ከቢዩ ነበር የደወልኩት እሺ በዘጠና ሶስት አርባ ሶስት ሀምሳ ሶስት ተቀብላችሁናል። አዎ ዘጠና ሶስት አርባ ሶስት ሀምሳ ሶስት
ሀምሳ ሶስት አዎ ተቀብሏል። ሁለት
አዎ order ኡን ተቀብላችሁናል። አ ምን ያህል ደቂቃ ይቆያል? ከዚህ በኋላ ሁለት chicken ሻርማ ነበር።
ሁለት chicken ሾርማ normal ነው።
እኔ እንጃ normal የታዘዛችሁት ምን normal ተብሏል?
ሾርማ ሁለት ታዟል chicken ታዟል ሻርማ አይቆይም።
ሁለት ነው የተባለው።
አዎ አዎ ታዟል ታዟል።
ታዟል ደርስ አዎ
እሺ፣ እሺ። ምን ያህል ደቂቃ አልከኝ? አባ?
አምስት ደቂቃ ከዚህ በኋላ
አዎ
አመሰግናለሁ።